አንዱ ደጅ እየታጠበ ነው እኑ እንዴት ሆንሽ? ደህና ዋልሽ? እንዴት ነሽ?
ሰላም ነሽ?
ደህና ነኝ። ምን አሉት?
ምንም ለአንድ ወር ቀጠሩ። exercise ያደርጋሉ።
exercise ያደርጋሉ።
exercise ያው class ም ረጅም ሰዓት እ አይቀመጥ ማስታወሻ ጻፍልሽ አሉ።
ማስታወሻ ጻፍልሽ አሉ።
አዎ ጻፉለት፣ ነገ ውስጥ ይሰጣቸዋለሁ።
አለፍ አለፍ ያለ ቆም ቆም እያለ እ እ እየወጣ ወደ ደጅ ይግባ እንዲገባ ምናምን hello ይሁን ይሁን እኑ አ ገባሽ አሁን ቤት አዎ ቤት ይዘው አሁን ገና ገባሁ።
እ
አዎ አሁን ገና ገባሁ።
አይደል በቃ ይሁን አዎ ይሁን እኑ ደህና ነሽ በተረፈ እ ገና ነው። ምን አዲስ ነገር አለ?
ምንም የለ ዘውድስ
ደህና ነው።
ደህና ነው ደህና ነው። እግዚአብሔር ይመስገን።
ምንም የለ ምን ይኖራል ብለሽ ነው
እኛን አይወስድንም እንዴ?
የት ተከላ ኧረ እኔ ምንም አላውቅም አላሉ
እነሱ ወሰደ ሁለት ሁለት ሺህ እ
ሁለት ሁለት ሺህ አገኘ።
ሁለት ሁለት ሺህ
አዎ እም። እንጃ እንግዲህ ምን እንደሆነ አላውቅም እንግዲህ
ነገ እንገናኛለን።
ትመጫለሽ አይደል በቃ እሺ አዎ እሺ እኖራለሁ።
እሺ
እሺ